በድንግዝግዝ በጨለማ ሳለውኝ ድምፅ ሰማሁኝ ልጄ ልጄ የሚለኝ አመንኩና ተከተልኩት ጥሪውን አበራልኝ የኔ ጌታ ጨለማይን በቃ ነፃው አይኔ አጥርቶ ማይቻልኩት የልጅነት ስልጣን ከሱ አገኘሁ አባባት የምልበት ሰጠኝ ኢየሱስ የልጅነት መንፈስ አባ አባት የምልበት ሰጠኝ ኢየሱስ የልጅነት መንፈስ ለባርነት ቀንበር ዳግም አልያዝም ወጥቻለሁ አንዴ ፍጹም አልመለስም በባርነት ቀንበር ዳግም አልያዝም ወጥቻለሁ ተፈትቼ አልመለስም ቀድሞ ወገን አልነበርኩም የክርስቶስ ርቄ ነበር ከመስቀሉ ከእርሱ መቅደስ አሁን ግን ስልጣን ከእርሱ አገኘሁ የኢየሱስ ልጅ ተባልኩና እኔ አረፍኩ አባባት የምልበት ሰጠኝ ኢየሱስ የልጅነት መንፈስ አባ አባት የምልበት ሰጠኝ ኢየሱስ የልጅነት መንፈስ ባርነት ቀንበር ዳግም አልያዝም ወጥቻለሁ አንዴ ፍጹም አልመለስም በባርነት ቀንበር ዳግም አልያዝም ወጥቻለሁ ተፈትቼ አልመለስም ወዳጄ ነፍሬም ልጅ እወድሃለሁ ከሲኦል ደጅ ስላዳንከኝ አነግስሃለሁ መኖሪያዬ አንተ ኮነህ ለዘላለም መሸሸጊያ መጠለያ ዛሬም ሁሌ አባቴ ብዬ እኔ የምጠራው ኢየሱስ አለ ሁሌ የማስበው አባቴ ብዬ እኔ የምጠራው ልዑል ጌታዬ ከኔ ጋራ ነው። አባቴ ብዬ እኔ የምጠራው ኢየሱስ አለ ሁሌ የማስበው አባቴ ብዬ እኔ የምጠራው ልዑል ጌታዬ ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው ከኔ ጋራ ነው አልመለስም ወደ ኋላ አልመለስም አልመለስም ወደ ኋላ አልመለስም አልመለስም ወደ ኋላ አልመለስም አልመለስም ወደ ኋላ አልመለስም